ጤና ይስጥልኝ። ሁሉ ስፖርት ነው የምንወደው።
ጤና ይስጥልኝ። ሰላም ዋልክ?
እግዚአብሔር ይመስገን።
withdraw አርጌም ነበር እና አልደረሰልኝም።
ከ transaction history ላይ ያልገባሎትን screenshot አድርገው በቴሌግራም ይላኩልን።
አላነሳሁትም፣ ተቋርጦ ነው።
ከሁሉ ስፖርት account ኦ ላይ ሞርሎ ሲገቡ transaction history ን ያገኛሉ። ከዛ okay።
transaction history ላይ ባንክን መርጠው ያልገባሎትን screenshot አድርገው ይላኩልን።
more የሚለው ነው።
አዎ more ወይም እሺ።
ተጨማሪ
እሺ፣ እሺ።